Hello እንዴት ዋልሽማ? እግዚአብሔር ይመስገን። ባለፈ ጥያቄ ስለነበረኝ ነው። ባለፈው YouTube ኣችሁ ላይ የሞግዚቶች ስልጠና የሚል form ሞልቼ ነበረ። ምን ላይ ናችሁ? ማለት ስልጠናው አለ ወይስ እንዴት ነው የሚለው ነበር። Okay፣ አልተጀመረም። እሺ፣ በዛው በኢሜይሉ ማለት ነው ነው በምን ስልክ ታገኘ?
ኢሜይል ብቻ ነው ያስገባሽ አንቺ?
ኢሜይልም ሞልቻለሁ፣ ስልክ አለው ረሳሁት። ፎርም ስልክ ካለው ሞልቻለሁ፣ ፎርሙ ሞልቻለሁ።
እስኪ እንደዛ እንደውላለን ወይ ማስታወቂያ እንሰራለን።
መልካም፣ በቃ አይ ተጀምሮ ይሆን ምንድን ነው የሚለው?
አብቻለን።
እሺ፣ አይ ምን ላይ ናቸው የሚለውን ለማወቅ ፈልጌ ነው።
እሺ፣ እሺ፣ እሺ፣ እኔ ነሽ። አመሰግናለሁ።
እሺ፣ እኛም እናመሰግናለን።
እሺ።